እኔስ መቋጠሪያው ጠፍቶብኛል ሎ ቡቤለይ ታውቂያለሽ ይሉኛል ቡቤለይ መድኃኒት ላበደ ጉበለየ ወዶ ለከነፈ ጉበለየ ጨርቁን ለቀደደ መውደድ ላሳበደው ለወዘወዘው መውደድ ላሳበደው ለወዘወዘው መድኃኒት ነሻሉኝ ፍቅር ለያዘው መድኃኒት ነሻሉኝ ፍቅር ለያዘው የው ደማሞ አረየው ደማሞ አረየው ደማሞ አረየው ደማሞ የፍቅር ሰቀቀን ለሆነው በሽታ የፍቅር ሰቀቀን ለሆነው በሽታ ትደርሻለሽ አሉኝ ተሟግቶ ሲረታ ለኔም ጉብልዬን ትዝታዬ ሆዴ ለኔም ጉብልዬን ትዝታዬ ሆዴ ፍቅርሽ ሊረታይ ነው ፈልግልኝ ዘዴ ሆሆሆሆ